ከዚያ ወደ ከቤትሽ ደጃፍ ቆመሽ በርሽ ቃይሽ መቻወቀለኝ ጭንቄን ለትሽ ሕይወትሽ ሂድማ አንድ ነው ግባላሽን ወይ አጋጣሚ ጉድ ሰራሽን የኔው ጉዳይ ነው ምን አደርጋለሁ እኔ አቃተስን ችለዋለሁ ሂድማ አንድ ነው ግባላሽን ወይ አጋጣሚ ጉድ ሰራሽን የኔው ጉዳይ ነው ምን አደርጋለሁ እኔ አካትፍን ችለዋለሁ የደጅሽን መንገድ በሸፍናታ ጥሪው ቋጥኛ አስፈትለሽ በካባ አስከኪው ኳኖስ መቼ ሆነለት ለመመጠ ተረፈው የፍቅርሽን ነበልባል ወላፈን ገረፈው የፍቅርሽን ነበልባል ወላፈን ገረፈው ሽግግር የማይጎድለት ሽግግር ቶበዋል በሰብ ሽግግር ፍቅርሽ ያጠቃውን ሽግግር ወዳጁን ማወደስ ሽግግር በምን ቃላት ልግለጽ ሽግግር በምን ቋንቋ ላውራ ሽግግር ቅመሜ ተሰምቶት ሽግግር ልብሽ እንዲራራ ሽግግር እንዲያው ሸቄ ሸቄ ሽግግር እንዲያው ሸቄ ሸቄ ሽግግር ያለፍኩ እንደሆነ ባንቺ መንደር ቀርቀሪ ይለኛል በዚያ ወደ ከቤትሽ ደጃፍ ቆመሽ በርሽ መቻወቀለኝ ጭንቄን ልብሽ ሎቴ ይድማ አንድ ነው ግባላሽን ወይ አጋጣሚ ጉድ ሰራሽን የኔው ጉዳይ ነው ምን አደርጋለሁ እኔ አካክስን ችለዋለሁ ይድማ አንድ ነው ግባላሽን ወይ አጋጣሚ ጉድ ሰራሽን የኔው ጉዳይ ነው ምን አደርጋለሁ እኔ አካክስን ችለዋለሁ ከመኳተን አልዳንኩ እንዲገባሽ ብዬ ልቤ ካንቺ ኮሯል ለብኛለኝታዬ ፈሳሽ የከባቸው ጉንጮቼ ወረቱ በእንባ ለመታጠብ ምክንያት አበዙ በእንባ ለመታጠብ ምክንያት አበዙ ሽፊቴ ማይኮንለት ሽግግን ቱበዋል ፍቅር ሽግግን ፍቅርሽ ያጠቃው ሽግግን ወዳጁን ማወደስ ሽግግን አንቺን አሸነፈ ሽግግን ድል ባይቀዳጅም ሽግግን ልቤ በፍቅር ያምናል ሽግግን ታውቂዋለሽ አንቺም ሽግግን እንዲያው ሸጌ ሸጌ ሽግግን ያው ሸቄ ሸቄ ሸቄ ያለፉ እንደሆነ ባንቺ መንደር ቀርቀሪ ይለኛል በዚያ ወደ ወይቼ ከቤትሽ ደጃፍ ቆመሽ በርሽ ቃትሽ መቻወቀለኝ ጭንቄን ለብሽ ሲወድሽ ይድማ አንድ ነው ግባላሽን ወይ አጋጣሚ ጉድ ሰራሽን የኔው ጉዳይ ነው ምን አደርጋለሁ እኔ አካክስን ችለዋል ይድማ አንድ ነው ግባላሽን ወይ አጋጣሚ ጉድ ሰራሽ የኔው ጉዳይ ነው ምን አደርጋለሁ እኔ አታስብ ስለዋል የደጅሽን መንገድ በሾካ ሳጥሪው ቋጥኛ አስከትለሽ በካባ አስከፍኪው ኳጥሮት መቾለለት ለመመጠት ተረፈው የፍቅርሽን ነበልባል ወላፈን ገረመው የፍቅርሽን ነበልባል ወላፈን ገረመው ሸኬቴ መቼም አይኮነለሽ ሸኬቴ ሶበዋል ፈሰት ሸኬቴ ፍቅርሽ ያጠቃውን ሸኬቴ ወዳጁን ማውደስ ሸኬቴ በመቃላት ልቅለቅ ሸኬቴ በምን ቋንቋ ላውራ ሸኬቴ ቅመሜ ተሰምቶት ሸኬቴ ለበሽም ደሪያላ ሸኬቴ እንዲያው ሸኬ ሸኬ ሸኬቴ እንዲያው ሸኬ